Hello አስቴክ ነኝ።
Hello፣ ሰላም ነው አለሁ እግዚአብሔር ይመስገን።
አዱ አዱ ዛሬ የሆነ ትላንት የሆነ ትንሽ deposit ነበርና ዛሬ ሳየው እንትን አለብኝ አንድ ሺህ ብር ነበረኝ ትላንት ማለት ነው እሺ
እና የሁለት መቶ ሰባ ስምንት ብር order ብቻ ነበር ወጣው። ዛሬ ደግሞ ሳየው መቶ ዘጠና አምስት ብር ነው balance ይለኛል።
Okay ቀንሶ ብለው deposit ስም ማን ነው?
አ አብርሃም አብርሃማ ታደሰ።
አብርሃም ታደሰ። አ እሺ ቀይልሃለሁ።
እሺ ቼክ አድርጊ።
እሺ
እሺ
ይሄ ሰላም ሊንኩ ምንድን ነው? ኦኬ አብርሃም ወይ ወይ እንዴ መስመር ላይ ነህ እንዴ?
አ እየሄድኩሽ እኮ ነው።
እኔ እኮ ይልሃለሁ። እሺ እኮ ነው ያልኩህ። ቆየ ገና አሁን መጋቴ ነው።
እሺ በቃ check አድርጊና ደውይልኝ። እሺ እሺ እሺ እሺ ቻው እሺ ቻው።